hello
hello ሰላም፣
ሰላም ነው።
ከሐዋሳ ኤክስፕረስ ነው የምደውልልህ።
አ አ አ order ልከህ ነበረ።
አዎ ልኬ ነበር።
okay፣ እዚህ ጋር የሚያስመርጡኝ ኦፕሽኖች አሉና እሱን እንድትነግረኝ ነበረ።
እሺ፣ color ሁለት አይነት color ይልና
እ ምን አይነት ነው?
አንደኛው ባለ ስምንት GB ነው፣ አንደኛው 16 ደግሞ ባለ አስራ ስድስት GB ነው።
16 ምን ያልኩት? አዎ okay፣ አስራ ስድስት ይሁን። hard drive ውስጥ ከአምስት መቶ በስንት አስራ ሁለት GB አለ
እ ሁለት መቶ አስራ ሁለት GB ሁለት መቶ ሀምሳ ስድስት GB መቶ በ- ሀያ ስምንት GB እና በ- ሁለት በ- tera አንድ tera
በአንድ tera ው እሺ።
በአንድ tera ልስራልክ።
እ
በቃ ሰርቼ ሂሳቡን እልክልሃለሁ። አሁን
ሂሳቡን ከእናንተ ጋር አጠቃላይ ነው ምትክል?
አዎ እኛ ጋር እስኪደርስ ድረስ ያለውን ግን like ጉምሩክ ላይ አ፣ የሚቀረጥ ከሆነ ቀረጡን ራስህ ነው የምትከፍለው። ይሄ አሁን ቀረጡን አካትትም አሁን ምልክልህ ዋጋ
okay ምን ያክል ይሆናል? ያኛውን ልትገምችልኝ ትችያለሽ?
ቀረጡን እ በግምት እሱን ማለት ነው።
እኛማ ማወቅ አንችልም። ማለት ያው ጉምሩክ አለ የሚተምነው
እሱ ነው። አይ ከዚህ በፊት ለተመሳሳይ እቃ ራሱ I don't know እንደዚህ ነው ማለት አልችልም።
እ፣ እሱን ያው አንተ እሺ በውጭ ብታጣራ አሪፍ ነው።
እስኪ እሺ በቃ የእናንተን ላኪልኝና አዎ የእኛም price ልላክልህና ሞተር ኢን- ትችላላችሁ እንዴ?
ሞተር ማለት ነው።
እሱን ሞተርን ማስመጣት ነው።
ይቻላል። ማንኛውም መኪናም ትችላለህ።
okay እሺ በቃ እንዳልኩህ ያው የሚቀረጥ ከሆነ እም ያንን እንትን የምትለው ክፍያውን የምትፈጽመው ራስህ ነው ከራስህ ነው። አሁን እሺ ምልክልህ ዋጋ ያው ያንን አያካትትም ለማለት ነው።
እሺ እሺ እና normally እናንተ አስጨርሱልኝና መጥቼ ሂሳቡን ልክፈል የምትል ከሆነ የቀረጡንም ማለት ነው እኛ ልናስጨርስልን እንችላለን። አይ ደግሞ ራሴ ጉምሩክ ሄጄ አስጨርሳለሁ እም የምትል ከሆነ ያው በእኛና በአንተ agreement ነው የሚሆነው እሱ።
አዎ ዞሮ ዞሮ ትንሽ ግን ወጣ ብሩ ካንተ ስለሚል ነው። እም ገብቶኛል። አዎ እስቲ እሺ እም በቃ የእናንተን ላኪልኝ፣ ያኛውን ደግሞ እነግርሻለሁ አሪፍ ልጠይቅና አዎ።
እሺ እሺ company ካለ ግን አሁን እንደዚህ ድርጅቶች ምናምን በድርጅት ስም ሲመጣ ላይቀረጥ ይችላል። ፍቃድ ያላቸው
በመንግስት ምናምን ሲሆን የማለት አንተ ለግልህን የፈለግከው ይሄንን ና ነበረ ለእኔና ለጓደኛዬ ነበረ።
okay። ስለዚህ ያው ይቀረጣል አይቀረጥ የሚለውን ነገር find out ማድረግ የምችል ከሆነ check አደርግልሃለሁ። አንተም በውጭ check አድርግ። ግን ለአሁኑ እሺ price ኡን ሰርቼ ልላክልህ።
እሺ እሺ እሺ፣ መልካም ቀን።
እሺ መልካም ቀን ለእናንተ።